ጤና ይስጥልኝ በእጅጉ
አውሬ ይስጥልን።
እሺ፣ ምን ምን ልርዳዎት?
ስለ ቲክቶክ መረጃ ማግኘት ፈልጌ ነበር።
ስለምን?
ስለ ወቅታዊ ጉዳዮች እህ
ስለ ወቅታዊ ጉዳዮች መረጃ ያዝ
እኮ አሁን የደወሉት ዶንኪ ቲዩብ ነው። ምን ልርዳዎት? እኛ ጋር የቲክቶክ መረጃ አንሰጥም።
አሰጡ አዎ
ታዲያ ስለምን ነው እባክሽ?
እ
ስለ ቲክቶክ ስለ መረጃ የምትሰጡ
እኛ ስለ ቲክቶክ መረጃ አንሰጥም። ይቅርታ ተሳስተዋል።
እና ስለ ድርጊት ነው
ምን አሉኝ?
ስለ ድርጊቶች ነው ታዲያ
ይቅርታ ድምጾት አይሰማም።